ሄሎ ጥሜ ሄሎ ወይ ወይ ቅድም የከስተመር ጎሮ ሰፈራ ነው ያለው እ እ ጎሮ ሰፈራ ነው ያለው ከስተመር ብለህ ነበረ ቦታ ሮ
አ
እሺ ፒኑ
እ እ አምስት አምስት ነጥብ አራት ነው የሚመጣው ሞተር አይሆንም ችግር የለም አይ ካሳ ቢሉ ሌላ ችግር የለም።
አዎ አዎ እኔ ማየሁልህ እንትን አላለፈም እሺ እሺ ችግር የለም